ጤና ይስጥልኝ። ሁሉ ስፖርት ነው እባክዎ የሚረዳው?
አዎ ሁሉ ስፖርት ለመካ
hello
እያስቸገረኝ ነው እና ምንድን ነው?
ምን አሉኝ?
አዎ ሁሉ ስፖርት ለመክፈት ፈልጌ ኮዱን በ- በተደጋጋሚ text ያደርግልኛል፣ ግን ያንን ኮድ ሳስገባ ምንም verified አይሆንም። ምንድን ነው?
በተደጋጋሚ ኮድ ስለጠየቁ ነው እየላከሎት ያለው። አንድ ጊዜ ብቻ ይጠይቁና አንድ ጊዜ የመጣውን ሁለት ደቂቃ ከመሙላቱ በፊት ይሙሉት።
አ እንደዛ ነበረ። በአፋጣኝ የሞላሁት ነበረ። በቃ ምናልባት እ፣ እስኪ account ኡ ወይ ተከፍቶ እንደሆነ check ማድረግ ትችያለሽ? በዚህ ስልክ ነበረ።
ተከፍቶ ከሆነ ስልኮትንና ያስገቡትን password እዛ ላይ ያስገቡና login ያደርጉ። already ተከፍቶ ከሆነ login ያደርግሎታል።
እሺ፣ ያው በተደጋጋሚ ስለሞከርኩት ነው።
እንደዛ ያደርጉና ይሞክሩት።
እሺ እሺ